ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው
ማለት እናት
ሁሉ ስፖርት ነው ባኮ የምልወደው አዎ ባለፈው ሁለት ሺህ ብር withdraw አድርጌ በሳንቲም ፔ እሺ እዛም ብሩ ወደ ቴሌ ብርም አልገባም ወደ ሁሉ ስፖርት account ላይም የለም ቴሌግራም ላይ ልከዋል
እ ቴሌግራም ላይ ልከውልናል ምን
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና
ማለት ምን አር እንዴት አድርጌ ነው ማነሳው?
ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚል ያገኛሉ እሺ ከዛ የባንክ ዝውውር የሚለው ውስጥ ይግቡና አሁን አልገባልኝም ያሉትን ፎቶ ያነሱና በቴሌግራም ይልኩልናል አ፣ እዛ ካለ ማለት ነው minus ካደረገው።
አለ እዛ ላይ አለ ሁሉም ነገር እዛ ላይ ይጻፋል
እሺ ከዛ ቴሌግራም የምልከው የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባት